ጤና ይስጥልኝ አዲስ አበባ።
እንዴት ነሽ እናቴ? ሰላም ነሽ?
እግዚአብሔር ይመስገን።
አንድ አይዶፍ አይቼ ነበረና ሰማንያ ሰባት ሺህ
ስንት ቤት?
ሰማንያ ሰባት ሺህ ኦሮ ስምንት መቶ ባንክ አለበት ምናምን ብለሽ ነበር።
እሱ ቆይቷል እኮ ተሽጧል። አባት
ተሸጠ እንዴ?
አ
አይ እኔማ አሁን አይቼው ለዛ ነው የደወልኩልሽ።
የቆየ ነው አባት።
አሁን high roof ምናምን ይኖራል እንዴ እናንተ ጋር?
አዎ አለን high roof
ስንት ሞዴል?
ሁለት ሺህ አስራ አምስት አለን ሶስት ነጥብ ስምንት የሚባል
ሶስት ነጥብ ስምንት ከዛ የሚቀንስ የለሽም?
ምን አለኝ ባንክ ምናምን ይኖርበታል ወይስ
ባንክ ነው ባንክ እናያይዝልዎታለን እስከ እስከ አንድ ስንት ነጥብ ባንክ እስከ አንድ ነጥብ አምስት ድረስ እናያይዝልዎታለን።
ባንክ እሺ፣ እደውላለሁ። የቱ ጋር ነበረ የእናንተ እንትን ሲመጡ ይደውሉልን። ፓስተርና መስቀል ፍላወር እንገኛለን።
መስቀል ፍላወር? እሺ፣ እሺ፣ መስቀል ፍላወርና ፓስተር አደባባይ ፊት ለፊት እንገኛለን። ሲመጡ ይደውሉልን።
እሺ፣ እደውላለሁ።